hello ጤና ይስጥልኝ ቅድስት ነኝ። አቤት ቅድስት ሰላም
ሰላም
ሀምሳ አንድ ስልሳ
ሀምሳ አንድ ስልሳ አዎ ከካሳንቺስ የምነሳ order ነው እና እኔ የቦ- የቦሌ driver ነኝ።
ሌላ order ይዘዋል?
አላስብም ጠብቀኝ መስመር ላይ እንዴ እንዳትወቅ አሁን አዎ ሄሎ ጳውሎስ አ- አቤት አይወጣልህም ስራው ተብለሃል። እሺ እንዴት ነው የማይወጣው? ከካሳንቺስ እኮ ነው የምነሳው።
አይወጣልህም ስራው ተብለሃል። ስለዚህ ስራው እሺ ፊን አድርግዋ check አደርገዋለሁ። ቢያስጨምር ከሆነ ይሆንልሃል።
ኧረ እኔ-